ሄሎ Hello ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
አለን አለን።
Ethio Chicken
በትክክል አዎ፣ Ethio Chicken
እሺ። ሰሞኑን quote ያደረግነው አንድ customer ነበረ እንትን ላይ ያለ quote ላይ ያለ እሺ።
ያስከፈለው በአዲሱ ዋጋ ነው። ሰማንያ ሰባት ነው ሰማንያ አንድ ከአስራ ዘጠኝ ሳንቲም እሺ
ሰባት መቶ ነው እና ለሱ ቴክስት ሲደርሰው እህ ሀምሳ ስድስት ሺህ ምናምን ብር ነው መሆን የነበረበት ሀምሳ አራት ሺህ ሆኖ ነው ቴክስት የደረሰው እና ይህ ከምን መጥቶ ነው?
ኤኤስ ምን አንተ
ኤስኤምኛው አዎ ምንድን ነው ይሄ አዲስ ሲስተም ነው አይደለ? ይሄ ቴክስት እየገባ ያለው አዲስ ሲስተም ነው። እሱ አዎ።
በብዛት ስህተት ነው። ይሄ መረጃው ከአስተማሪዎቹ ጋር እየደረሰ ያለው አዎ።
አሳውቀናቸዋል። እንደዚህ አይነት በተደጋጋሚ እየመጣ እንደሆነ ያስተካከሉት ነው። ምናልባት አሁን text ኡን manage እያደረገች ያለችው ልጅ ስልክ ልስጥህና እሷን አዎ።
communicate አድርጋት።
እሺ እሺ፣ ስልኳን ስጠኝ።
አሁን ለመያዝ መቻል ይመቸኛል።
እሺ ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ አምስት
ስልሳ አምስት አስራ ሰባት አስራ ሰባት ሰማንያ ዘጠኝ ሰማንያ አራት ሰማንያ ዘጠኝ ሰማንያ አራት አዎ ASM እንደሆንክም ንገራትና እ ይሄ mistake እንዲቀረፍ እሷን communicate አድርጋት።
እሺ እሺ፣ አመሰግናለሁ።
እሺ ያ